ሰላም ነው።
ሰላም ምን ነበር?
ሩዛውን ላናግረኝ ብለሽ ነበር።
ምን አልከኝ?
ሩዛውን ላናግረኝ ብለሽ ነበር።
እ እ እ?
ሩዛውን
አይሰማም ድምፅህ። ይቅርታ ረዱ ነሽ ረዶ አይደለሁም።
ክሬም ብለሽ ነበረ።
እሺ ምን ነበር? እሺ ማንን ነው የውድ- የታወቀው?
የውድድሩን ብር አ- አላስገባችሁልኝም።
ምን ነበር ውድድሩ?
አ፣ የ- የስ- የ spin ኑ የዊ- ዊ- አስራ አራተኛ ነኝ አስራ አራተኛ ነኝ የውድድሩን
አሀ የምን አልገባልህም?
አልገባልኝም። አሁን እሺ ምንድን ነው ጨዋታው?
Plinko Plinko አዎ።
እሺ አንድ የጠብቀኝ መስመር ላይ
ሶሺ በዛ check አድርገኛ ሶሺ በዛ ኧረ አለቀሽ ኧረ በዛ
ሌላ ወይ ማማ ቁጥርህን ስጠኝ። እሺ check እናድርግልኝ።
አስ- አስራ ሁለት አስራ ሁለት አርባ የደወልንበት ነው ዘጠኝ ሀያ ሁለት አ- አ- ሌላ ነው እሺ አርባ ዘጠኝ ንገረኝ። አርባ ዘጠኝ ዜሮ ዜሮ አስራ ስምንት አስራ ስምንት ዜሮ ዜሮ አስራ ስምንት አዎ።
እሺ እሺ እናጣራና እንደውላለን። አንተ መደወል ትችላለህ፣ ችግር የለውም። እኛም እንደውላለን።
እሺ